ሄሎ ሄሎ ጤና ይስጥልኝ ሀሚድ ነው የምልለው። የትናንት case ነበር እና አልታረመልኝም ነበር። ንገረኝ cashier code cashier code ኡን ንገረኝ፣ check ላድርግልህ። ስልክውን ልንገርህ። cashier code cashier code ሰባ- ስምንት digit አለች cashier code፣ እሷን ነው የምነግረኝ።
ምን አልከኝ?
ስምንት digit cashier code አለች፣ እሷን ነው የምትነግረኝ።
cashier code
አዎ፣ እሺ አዎ።
cashier ID
እሺ ቁጥርህን ንገረኝና በዚህ ቁጥር ነው። አ? ሄሎ ሄሎ ሄሎ